hello አቤት።
መሰረት ምን ልታዘዝ?
እሺ መሰረት ተቃራኒ order ይዤ ነበር መሰረት እሺ ንገረኝ።
ሰባ ሶስት ስልሳ አምስት እና ሰባ ሶስት ሰባ ዘጠኝ ሰባ ሶስት ስልሳ አምስት እና
ሰባ ሶስት ሰባ ዘጠኝ ሰባ ዘጠኝ ማነህ?
ደግ ደጉ ነህ? እሺ አንዴ ልቀኝ ደጉ የትኛው ትወጣለህ?
ሰባ ስልሳ ስልሳ አምስት ይላል ሰባ ሶስት ስልሳ አምስት ቆይ ልጠይቅልሽ። ደጉ አቤት
ይኸውልህ ሰባ ሶስት ስልሳ አምስት ሙባረክ ላይ ነው ያለው አንድ ላይ አይደለም። እስኪ ድርሻ እ ሙባረክ ላይ ነው ያለ ሙባረክ ላይ ነው ያለው።
እሺ አይ እኔ ጋርም አለ ብዬ እኮ ነው እኔ ጋር አለ እስካሁን።
refresh አድርገው refresh አድርገው እስኪ እኔ የሚያሳየኝ ሙባረክ ላይ ነው። አንተ ደግሞ ከ Pizza Hut ሰሚት ይላል order ኡ ሰባ ሶስት ሰባ ዘጠኝ ያኛው የሚያሳየኝ እሱ ላይ ነው። እስኪ refresh አድርገውና እሺ አንተ ላይ ከሆነ ደግመህ ደውልልኝ እሺ። እኔ ግን ሙባረክ ነው የሚያሳየኝ።
እሺ እሺ እደውልልሻለሁ